ሄሎ
ሄሎ ጆን እንዴት ነህ?
አሉ ልጅ ሰላም ነው?
አለው። እሺ ድሪምስ አልደረልንም?
ኧረ ያው እስካሁን አልሰጠኝም። እናትሽ እሺ አቅርብልኝ።
የስልክ ያወራሽ አንዴ ሽማ
እሺ
አንቺ ያው አዋ- ሄሎ ሄሎ
ጥልት ነው ድሪምስ ነው ሄሎ?
አለማ
ሄሎ ሄሎ አይሰማ አሁን ይሰማል።
ሄሎ
አይ እሺ ነበር መቶ አምስት አስራ ስድስት ሰው የተቀበላችሁ ተወዳድ ምን ያህል ይቆያል?
ምትኬ ስንት ደቂቃ ይቆያል?
ሄሎ ወይ ይሄ ልጁ አምስት ደቂቃ አምስት ደቂቃ
በቃ ይቅር። እሺ ሰዓት ስለሄደብን ካንስል ይሁን።
እሺ
ሄሎ እሺ እሺ ካንስል ይሁን አትስኩት። እሺ እሺ።
ሄሎ
ሄሎ ሄሎ?
በቃ ጥለህ ውጣ። እሺ ጥለህ ውጣ።
እሺ